ሄሎ ሰላም አምሽሽ።
እግዚአብሔር ይመስገን ሰላም።
አሁን እንትን ቲማቲም አዝዤ ነበረ ሩቅያ የምትባል ቸርችል አካባቢ እሺ
ስልኳን አላውቀውም። እስኪ ዝም ብዬ ያው እዛ አካባቢ ስለሆነች ብዬ ነው አንድ ላይ እንዲመጣልኝ።
እና እሷ group ላይ join አድርገው ነው።
አዎ መች ነበር ያደረጉት? ዛሬ አሁን አዎ ዛሬ ነው ነገ ነው የሚመጣሉት።
አዎ አይ እንትኗን ለማወቅ ፈልጌ ነው ስት ሲመጣ እንትን ልደውልላት ብዬ ስልክ ማለት ነው።
ቁጥሯን አዎ እሺ፣ የእርስዎ ስልክ ቁጥር ይንገሩኝ ነው።
የኔ ይሄኛው ነው።
አዎ ይንገሩኝ። እሺ እሺ አስራ አስራ አንድ ሀምሳ አንድ እሺ
ሀምሳ ስምንት አስራ አራት
ተስፋዬ ነው የእርስዎ አዎ
ዜሮ ዘጠኝ አስራ አንድ ሀምሳ አንድ
ወይ አስራ አንድ አሀ የእሷ እሺ አዎ እሺ እሺ
አስራ አንድ አልሽ አስራ አንድ ሀምሳ ሁለት
አስራ አንድ ሀምሳ ሁለት እሺ ዜሮ አንድ እ- እ- ዜሮ አንድ ስልሳ ዜሮ አንድ ስልሳ እሺ አዎ እሺ ነገ ይደውሉላት እሺ እሺ አመሰግናለሁ ነገ ሰላም መልካም ምሽት እሺ አመለለች